hello ፍቅር ነኝ።
hello ሰላም ነው እናት?
ሰላም እንዴት ነህ?
የሆነ order እንድታስተካክልልኝ።
ምን pin ኡን ነው ማስተካክልልህ?
አይ ረጅም ቦታ ነው ግን ብሩ እህ?
አስራ አምስት ብር ነው የሚለው። ቦታው በደንብ ሩቅ ነው ግን ብሩ አስራ አምስት አርባ አምስት ብር ነው የሚለው።
እሺ ንገረኝ። ወደ ነበር እሺ ቆያን ይኸው እያየሁት እሺ ችግር የለውም ተረጋግተህ ሰባ ንገረኝ።
አምስት ሰባ አምስት እም፣
አስራ ሁለት አስራ ሁለት
አርባ ስድስት አስራ ሁለት አርባ ስድስት
አርባ ስድስት ሰባ አምስት እሺ።
አስራ ሁለት አርባ ስድስት አርባ ስድስት አይደለ?
አ እሺ አይልሃለሁ።
እሺ እሺ